የለም። ሰላም ጤና ይስጥልን። ችብችብ ተባክሞ
እንዴት አደርሽናት? ከትላንት ወዲያ ደውላችሁልኝ በረነጥሹ ዛሬ እንደሚጫንልኝ ትላንት ጠዋት ደላሽ ዛሬ የመጣ ይመስለኝ መኞቹ ጋር የጠየኩ ነበረ። ታይልኛለሽ? ነጭ እና ሎሚ ነበረኝ።
ቆይሻ እንዴ ነው የሚለው መዓዛ መዓዛ አዎ፣ ትናንት ደውዬልዎት ነበረ። ነጭ ሽንኩርት ሎሚም አልመጣም።
ሎም አልጣም ዝሩ ላይ አሉኝ።
okay፣ እዚህ driver assigned ተደርጓል ነጭ ሽንኩርቱ።
እሺ፣ ሎሚውስ ስልክ ቁጥር ሰጡትና driver ኡን መከታተል ይችላሉ። የሎሚውን ቆይ ቆይ፣ ሎሚም እንደዛው አንድ driver ነው የያዘው።
እሺ፣ ስልኩን text ነው የሚያደርጉልኝ ወይስ ልንገሮት የያዙ?
እሺ፣ ያስልኝ ስልክ ነው ላስቸክ ዜሮ ዘጠኝ ስልሳ ዘጠኝ ዜሮ አንድ
ስልሳ ዘጠኝ ዜሮ አንድ ሰባ አራት ሰባ አራት ስልሳ
ዜሮ ዘጠኝ
ስልሳ ዘጠኝ ዜሮ አንድ ዜሮ አንድ አዎ ዜሮ ሰባ አንድ አራት ዜሮ ስልሳ ዜሮ አንድ ሰባ ሰባ አራት አራት ስልሳ አመሰግናለሁ ማየ ይደውሉልን። መልካም ቀን።